ጤና ይስጥልኝ Hello Visa እኩሌን ነኝ እባክዎት ምን አይነት የጉዞ መረጃ ልስጥዎት?
ሰላም ነው።
ሰላም
ፓስፖርት ለማውጣት ምን ምን እንደው የሚያስፈልገው ፓስፖርት ለማውጣት ለማውጣት? አዎ እሺ website አለ እማ
እየሰማሁሽ ነው። እሺ website አለ እ ደብሊው ደብሊው ደብሊው ዶት እ
ኢትዮጵያን ፓስፖርት ሰርቪስ
የሚል